hello ሰላም ጤና ይስጥልኝ።
አቤት።
ከ We Plus Solution ነበር የምደውለው።
እሺ ምን ነበር?
ባለፈው application ላይ application ኣችን ላይ ተመዝግባችሁ ነበር።
ምን የሚል?
We Plus Solution የሚል እሺ
አ- አይደል ተመዝግባችሁ ነበረ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ኡ ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር።
ይቅርታ፣ እኔ እንኳን ስመዘገብ አላስታውስም። እና ዊ ፕላስ solution agent ኦች መጥተው አልመዘገቡ ግን እ፣ ስልክ እኔ በ- በፍቃዱ- እ?
በፍቃዱ አይደል
አዎ በፍቃዱ ነው።
okay እሺ። ግን እ፣ system ኣችን እያሳየ ነው ተመዝግበዋል።
አይ እንትን አላልኩም፣ አልተመዘገብኩም።
እሺ እሺ፣ አመሰግናለሁ። መልካም ችግር የለም።
እሺ